የፈጠረን ጌታ ጸጋው አይጓደል። ሰላምና ፍቅር ሕዝባችን ይታደል። አንጎራጉራለን በሰመመን ዜማ የሰላም ፍቅር መልእክቴ ይሰማ ጊዜው ሲለዋወጥ ዘመን ሲፈራረቅ ጥላቻ ይወገድ፣ ሰው ከሰው ይታረቅ፣ የታመመው ይዳን፣ የፈራው አይጣል። አምላክ በምሕረቱ ደግ ዘመን ያምጣ። እንቦሶች ይፈንጩ፣ ወፎች ይዘምሩ፣ ሕዝቦች ይጸልዩ፣ መሪዎች ይምከሩ። የጦረኞች ምሽግ ይነቀል ድንኳኑ በደስታ ይለወጥ ትካዜ ሐዘኑ የፈጠረን ጌታ ጸጋው አይጓደል። ሰላምና ፍቅር ሕዝባችን ይታደል። አንጎራጉራለ በሰመመን ዜማ የሰላም ፍቅር መልእክቴ ይሰማ መኸርና ጸደይ ክረምትና በጋ አምላካዬን ፈገን በረከተ ጸጋ ወገናችን ወጥቶ ከረሃብ ከሰቀቀን ባማን በቸሪዋል የቅመው ጥሩ ቀን ከሀገሩ ወጥቶ መለየት ያጠቃ ከወዳጅ ዘመዱ ላይነ ስጋ ያብቃ። እባክህ ጌታዬ ምኞቴን አሳካ ዳቦ ሲመረትልኝ በጥይት ፋብሪካ ስቃይ በደሉ ከእንግዲህ ይብቃ የሰላም አርማ ትውለብለብ ደምቃ ክንዱ ያበበው ባለ ጉልበቱ ለደካሞቹ ይዘን አንጀቱ የዓለም በረከት